ጤና ይስጥልኝ ጊዜ ኢትዮጵያ የደንበኛ ባኮ ምንድን ነው?
ጥገና አገልግሎት ፈልጌ ነበረ። አሁን ደውዬ ነበር። TIN number ንገር።
እሺ TIN number ይንገሩ።
ሁለት ዜሮ ሁለት ዜሮ ሰማንያ አምስት ሰማንያ አምስት ሀምሳ ስምንት ሀምሳ ስምንት ሰማንያ አራት ሀምሳ ዘጠኝ ሰማንያ አራት ሀምሳ ዘጠኝ
አዎ።
እሺ መስመር ላይ ጠብቁኝ። ጊዜ የሌለዎት አጋት ባርና ሬስቶራንት ነው።
አዎ።
የት አካባቢ ነው የሚገኙት?
ካራ መድኃኒዓለም መውጫ አቶ ግርማ ያውቀዋል።
እሺ እየመዘገብኩለት ነው። እሺ ስሞቱ ማን ለበለመያች ብርሃኑ በ ብርሃኑማ ዘበርጋ
እሺ፣ ስልክ ቁጥር በዚህ በደወሉበት ልመዝግብለው።
እሺ አዎ
እሺ ደንበኛችን ምን ሆነ ቦት ነው ማሽኑ እንትን አይቀዘቅዝም፣ በረዶ አይዝም።
ደረጃ ይዞ እ፣ ከአራት ሰዓት በላይ ሰክተውት ሞክረውታል።
አዎ አዎ፣ ተለ- ሌሊት ተለኩሶ ነው ያደረው።
እሺ ደንበኛችን መዝግብ የሎታለሁ ለሚመለከተው ክፍል አስተላልፍ የሎታለሁ። የጥገና ባለሙያዎች ይመጣሉ።
እሺ
እሺ ሌላ ምረዳት ነገር አለ?
የለም በቃ ይኸው ነው።
እሺ ስለደወሉ አመሰግናለሁ። አገልግሎት ላይ ያሉትና ሰባት system ሰሙት በኋላ አስቀምጡ። መልካም ቀን።
እሺ